Hello ጤና ይስጥልኝ።
አብሮ ይስጥልኝ።
ሰማንያ አንድ ሰማንያ ስምንት ላይ Flintstone Homes ደውሎ ነበር።
እ? Hello ሰማንያ አንድ ሰም- ሰማንያ አንድ ሰማንያ ስምንት ላይ
ልጄ ወቅቱ ነው።
እሺ እሺ
Hello
ሄሎ
ልጄ ተሳስቶ ወቅቶት ነው።
እሺ እሺ እሺ አልኩኝ።